ሄሎ ጤና ይስጥልኝ ዶክተር ሰላም ነው እናት?
እግዚአብሔር ይመስገን።
አንድ ጩጬ ነበር እባክህ
እሺ እሱ ድንቅልሽ ለመጠቆም ፈልገው ነው።
ለመጠቆም አዎ።
እሺ የስንት ዓመት ልጅ ነው?
ሴት ሴት ነች።
ናት?
ሶስት አመት ስምንት ወር።
እህ። እሺ እ፣ ምን ወር ናት?
እኔ ምንም አይለችም።
አስራ እኔ አራት በላት።
የሆነ እኔ ከእነሱ ጋር ቀረቤታ ስላለኝ ነው እንጂ እህ።
ስጋም ዝምድና እሺ ምንም የለም።
እ፣ ማለት ጎበዝ ናት፣ ተግባቦታ በደንብ እሳት ማውራት ነች። እኔ አርባ ትችላለች አመት እና ልጅ ነው የምትመስለን እኛ አንዳንዴ
እሺ እ፣ ስለዚህ ሙሉ